ነው። ሰላም ጤና ይስጥልኝ።
ሰላም ነው ማ እግዚአብሔር ይመስገን።
አሪፍ ስፖርት ነው። best bet ማለት ነው። best bet ነው። አቦ connection ሲወጣ ገንዘብ እኔ ልክ ስወጣ ገንዘብ ይቆርጥብኛል። ለምንድን ነው አይመልስም? እንደገና ደግሞ
ምን game ላይ ነው
virtual እኮ? ምን game? የ game ኡ ስም
super hot የሚል ሲባል ሁለት ብሏል።
እስቲ ቆርጦብህ ራሱ ወስዶብህ ከሆነ ትንሽ ጠብቀውና ሞክረው። ቢያንስ አንድ ቀን ምናምን ይኸውና፣ የማይመለስ ከሆነ መልሰህ ስራትን ከዚህ በፊትም ከዚህ በፊትም ስንት የጠበቅኩት አይመልስም። አሁንም አሁን እንዳጋጣሚ ዋይፋይ ወጥቶብኝ ቆረጠብኝ።
እሺ እንደዛ ከሆነ ደግሞ ላክልኝ፣ የቆረጠብህን account history ህን game history ህን ላክልኝ።
በምን ልላክልሽ?
ቴሌግራም ላይ ዜሮ ዘጠኝ ዜሮ ሶስት ቤቱ ልንገርህ፣ የለህም ስልኩ?
አዎ እሺ ዜሮ ያዝ። ዜሮ ዘጠኝ ዜሮ ሶስት
እስኪ ንገሪኝ። እሺ ዜሮ ዘጠኝ ዜሮ ሶስት
ቆይ ቆይ አንዴ።
አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ
አርባ ሰባት
በቃ እየሱስ